ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራር ነኝ። እባክዎን ልርዶ?
ጤና ይስጥልኝ።
አቤት ይስጥልኝ። ሰላም ነው?
ሰላም ነው። ይቴ የሆነ ማታ ዲፖዚት ያደረጉት ብር አልገባልኝም።
እሺ
አምስት መቶ ብር ነው። አንድ ጊዜ ሁለት መቶ አንድ ጊዜ ሁለት መቶ አንድ ጊዜ መቶ ስልክ ደግሞ ወይም በሱ ልደውልልሽ ከፈለግሽ።
እሺ ችግር የለውም። ይሄ ነው የቤት ቤት ቁጥሩ።
አዎ ዛሬ ዜሮ ዘጠኝ አስራ አምስት አንድ ይጠብቁኝ። እሺ መስመር ላይ እሺ